ልኝ አሪፍ ነኝ። መሀሌት ነኝ በአኮምዶር ዳዊት።
እሺ ሰላም ነሽ ማለት ሰላም እንዴት ነው?
አለ እኔ የምልሽ ይኸውልሽ ወደ ኪዩት ብር የገባ ብር ነበር መቶ ብር እና ከኔ መደወል ደብሮኝ ነው እነሱ አፕሩቭ ያድርጉልን።
ሄሎ
ሄሎ እየሰማሽኝ ነው?
ሄሎ አይሰማም?
አሁን ይሰማል።
ወደ ኪዩክ ብር የገባ ብር ነበር መቶ ብር
እሺ ይሄንም ረድቼው ነበር ግን ባለፈውም ደውዬ ነበር ስልካችሁም ይቆጥራል ዝም ብሎ አይሰራም። እነሱ እነሱ approve ያድርጉልን ይላሉ። እኔ ከዚህ በፊት ለመኛችን የሚያወሩት እየተቆራረጠ እየተሰማኝ አይደለም።
እሺ ወደ ኪዩክ ብር መቶ ብር transfer አድርጌ ነበር በእናንተ በኩል እሺ ከምን እነሱ- ላይ ነበረ? ከ- ከየት አይ፣ account ውስጥ?
በ CBE ብር ከቴሌ ብር ወደ ጊዮርጊስ?
አይ ከ CBE ብር ከዛ እነሱን ስጠይቃቸው ሁሌ ባለፈውም እንደዚህ ረስቼ ተውኩት የሆነ ብር በሀያ ሰባት ነው እነሱ approve ያድርጉልን ለእነሱ ደውልላቸው ብለው ይህን ቁጥር ራሱ እነሱን የሰጡኝ OK ከዚህ በፊት እርስዎ እኛ ጋር ደውለው አያውቁም?
ባ- ይሄ እምቢ ሲል በሆነ website ላይ አይቼ በሆነ ቁጥር ስደውል ችግር የለውም ምናምን ብሎ ወንዱ እንደውም አንሰጠ ምናምን አለኝ። ነገርኩት። እሺ አለ ዝም ብሎ ምንም አልጠየቀ። ሲብር ቁጥሬን አልጠየቀ ምንም አላለ እህ።
እና ስለዚህ ምንድን ነው ሪፖርት አልተደረገም ማለት ነው። አሁን ሙሉ መረጃ ይበ- ይንገሩኝና ሪፖርት ይደረግልዎት። ከዛ ለምን ቴክኒካል ላኩት?
ሰፖርት ቲሞች አይተው ሶልቭ ያደርጋሉ ችግሩን።
እኮ ቴሌግራም በምን ላክልሽ? ማለት የላኩትን ነው ምን አሉኝ?
እናንተ በኩል ወደ በእና- ሜሴጁን ነው ምልክልሻ? ሄሎ ሜሴጁን ነው ምልክልሽ